Hello?
Hello አቤት፣ Hello አቤት፣ አቤት። ሄሎ ጤና ይስጥልኝ ምንስል
እ፣ ሜላት እባላለሁ ከዶክና real estate ነበር ምደውለው። ሜላት እባላለሁ ከዶክና real estate ነበር ምደውለው።
እሺ፣ ሜላት እ፣ ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
drive እያደረኩኝ አሁን አልችልም። ሜላት እሺ ትደውልልኛለህ ስትችል ሲመችህ?
ደወልልሻለሁ።
እሺ እኔም አስታውሳለሁ።
እሺ እሺ አመሰግናለሁ።